digital payment ፔዮች ነው የሚለው
ሂሳብ አላግባብ እየቆረጠብኝ በአጭር መልዕክት እየገባ ቀውን
ዛሬ ነው የቆረጠብዎት?
ኧረ ሰንብቷል። በሰላሳ አንድም ይቆርጣል። በ በብዙ አይነት መልዕክት ነው ሰንብቷል። አሁንም ዛሬም ቆርጦብኛል።
ዛሬ ነው የቆረጠብዎት?
ዛሬም ቆርጧል። ብዙ ግን ይቆርጥ ሁል ጊዜ ስሞላ ስሞላ
okay፣ እሺ፣ እናስተካክላለን። እሺ፣ system ጥገማ የሚሆነው እሺ፣ እሺ፣ አበቃ።
አዎ፣ እሺ፣ እናስተካክላለን።
መልካም ውሎ።
እሺ፣ መልካም ቀን። እሺ